ጤና ይስጥልኝ ኬስ የበራ መረጃ ማዕከል ለባኮት ምን ልርዳዎ
እሺ አይ አሁን የአምስት ሰዓቱን ንገረኝና ሂሳቡን እያልኩ ነበረ።
እሺ ያየሁት እሺ
እሺ የአምስት ሰዓት ዋጋስ እ፣ እየሰሙኝ ነው?
እየሰማሁ ነው። አሁን እሺ ስምንት ሺህ ስምንት መቶ ብር ነው። አምስት ሰዓት እ?
ከ- አምስት ሰዓት ከአርባ የሚነሳው እ፣ ስምንት ሺህ ስምንት መቶ ሃምሳ ሁለት ብር ስምንት መቶ
ሃምሳ ሁለት ብር።
ባህር ዳር ነው ያልኩህ።
አዎ ለሁለት ሰው ነው አይደል ያሉ
actually ክፍያውስ book ለማድረግ ብቻ ሳይሆን እ፣ ክፍያውስ
እኮ አዎ የሁለት ሰው ዋጋ ነው እኔ የነገርኩት ያ ስም- ስምንት መቶ
ስምንት ሺህ ስምንት መቶ ሰባ ስድስት አ፣ okay እሺ ስምንት ሺህ ስምንት መቶ ሰባ ስድስት አዎ በቃ እሺ መልሼ እደውላለሁ book ታደርጋለህ።
እሺ ደውሉልኝ መልካም እሺ
ሰላም ነው